አይ አንድ ጨዋታ አንድ ጨዋታ ወድቆብን ቦነስ ለማስለቀቅ ነበር።
እሺ እሺ፣ አንዴ ካሸርኮልን ትነግረኛለህ?
እሺ አስራ ሁለት እሺ
ዘጠና አምስት እሺ ሀያ ስድስት እሺ ዘጠና ስልሳ ዘጠኝ ተሳቂ ሄሎ ሄሎ እ ቶታል ኦዱ ሎስ ላደረገው ኦድ ሲካፈል ከሀያ በታች ነው የሚመጣና ቦነስ የለውም።
እሺ እናመሰግናለን።
እሺ እሺ፣ መልካም ቀን።
ማለት